ሄሎ
ሄሎ፣ አቤት።
ይሰማል? አዎ።
አዎ አዎ፣ ሰላም ነው።
እግዚአብሔር ይመስገን።
የሆነ ኮሮላ አይቼ ነበረ ቲክቶክ ላይ የተለቀቀ እናንተ ቻናል ላይ አዎ
B zero ሰባት አዎ፣
ወጥቷል አለ አለ
አለ እሱን ነገር እንዴት ነው ሙሉ information ማግኘት የሚችለው?
ዋጋው ሀያ ሰባት ነው።
እሺ
እ፣ ባንክ እስከ አንድ ሚሊዮን ብር ድረስ ምናምን ይመቻችላል እስከ አንድ ነጥብ ሶስት ድረስ።
ከአንድ እስከ ቀሪው ሶስት ማለት ነው።
በ cash አ፣ አዎ፣ ቀሪው በ cash ነው።
okay እንትን በሶስት አመት ነው የሚከፈለው። አስራ አምስት እሺ።
ነጥብ አምስት interest አለው።
okay ከ interest ነጻ ማድረግ አይቻልም እ፣
ከወለድ ነጻ አልጀመርንም።
ነው አዎ እና አስተያየት ሲኖራል። እሺ እንትን ዋጋው አዎ፣ ከፍተሻ በኋላ የተወሰነ አስተያየት ይኖረዋል።
አየ በቃ እናት በጣም አመሰግናለሁ። እሺ እሺ እሺ